ይመጣል።
ሄሎ ቤርሳቤ ነኝ።
ወይ ቤርሳቤ፣ ኧረ በእናትሽ በእናትሽ በእናትሽ፣ ኧረ እኔ ብዶኝልሻለሁ። አርሰበ በሁለት አውጭልኝ ብትለኝ አዎ፣ በእናትሽ ሜግ ደንበል ኦርደር አድርሼ ነበር አቲ
እሺ አልኩኝ።
ከዛ አክሴፕት ሰባ ሁለት ነው።
አ
እሺ ከዛ ገ- ገባ እኔ ጋር ማለት ነው። የሜክሲኮ ኦርደር ነው ከሜክሲኮ የሚነሳ ማለት ነው።
ሌላ ይዘሃል?
አልያዝኩም አልያዝኩም። ከዛ accept ዬ ወጥቷል። ከዛ አልቼው ስልኬ ልቼ በወሌ ስደርስ order ኡ እኔ ጋር ነው ያለው።
እና እንደዚህ ከሆነ እኮ ደቂቃው ሄዷል ማለት ነው።
አረ ጠይቂልኝ በእናትሽ። አዎ እሱማ ነው ከእኔ ጋር ስለወጣ ነው። እኔ ትቼ ስመጣ ለካ ተመልሶ እኔ ጋር መጥቷል።
እስኪ እሺ አንዴ ጠብቀኝ መስመር ላይ አረ አስረጃቸው በእናትሽ። እኔ ይኸው ቦሌ ቁጭ ብያለሁ አሁን ዱላ
እነግርልሃለሁ። ልጅ አለም ሀያ ሶስት ደቂቃ ሆኖታል እኮ እንዴት ነው የሚወጣው?
አ እኔም ራሱ አሁን ደንግጬ ከ order ለመያዝ ስልኬን አወጣለሁ። ገብቷል እኔ ጋር።
እስኪ እሺ ልጠይቅልህ።
እስቲ አስረጃቸው በእናትሽ።
হ্যাঁ এ-
ዲኖ ኢንገላ ጎሮ ኢተጊሽ ገርጅፕ ወቀ ጎሮ አንድ ጋር ደምባ አኪድ አይካ አሬ ኤሮ ሶሶ ገለሳ ኢኒዮ ቢዶ ሳይ ባዲ ሰዶና ፔናዋ ኢተኪነ ቱቻስ ኢታ ልጅ ገ አለም
ኦታይ ልጅ አለ?
ኦታነ ባር ወይ አስረዳውልህ
እሺ
ይውጣ
እ አይወጣም ስራው ሂድና ተብለሃል።
እኔ ሄዳለሁ ግን እኔ ቢያንስ ከኔ ማለት እዛ ያሉ ልጆች ይፈጥናሉ። አሁን እኔ ሜክሲኮ እስክደርስ ድረስ ኦፍ ታይም ይሆናል። በዛ ላይ cancel ሊሆን ይችላል እና can- order ኡ ከኔ ይውጣና ማለት ነው። Cancel ከሆነ እኔ እከፍላለሁ እንዲፈጥም ማለት ነው። ይሄን ነገር ይልኝሽ ቢያንስ እኔ እስክደርስ አሁን አ ለ customer ኡም ብቻ ሳይሆን እኔ እዛ ሜክሲኮ ከቦሌ ሄጄ ሜክሲኮ order ኡን እስካነሳ ድረስ ሰዓቱም ይሄዳል። አንድ በይ ሲቀጥል ደግሞ customer ኡን ቆይቷል ብሎ cancel ሊያደርግ ይችላል።
እሺ አስወጣልሃለሁ። Cancel የሚሆን ከሆነ ግን አ- አንተ ላይ ነው complete የሚባለው። ልጅ አለ እሺ አ- ከዚ- driver አስር ደቂቃ accept ካላለው ንገር ይላል። እኔ እጄ ሰራ ሰሯለ እሺ እነግርሃለሁ።
የፈጠነ ግን በአስር ደቂቃ ውስጥ አሳውቁኝ።
አሳውቃለሁ እልሃለሁ። አሁን ወጥቷል።
እሺ
እ